Hello. Hello. Hello. ሄሎ ሄሎ ማሺ ወይ
ኦርደር ግን ይደረጋል ሁለት ሰዓት ትላለህ።
ስም ማን ነው?
ሀብታሙ ነኝ።
ሀያ አንድ ሀያ አንዱ ነው ሀብታሙ ሰላሳ ስድስት ሀያ አንድ ሀያ አንድ ማለፍ እሱ ነው ሀያ አንድ ሀያ አንድ ሰላሳ ስድስት ደረሰን።
ሀያ አንድ ሰላሳ ስድስት እሱ ፒኑን ነው የማይልሽ
ባይገርስ ሳልባ ነው የምንሰራው፣ እ?
ሳልባ ነው የምንሰራው ለሁለት
ኦኬ አይ ያኛውን አስተካክዬልሃለሁ። እሺ አዲስ አረ ስልሽ እኔ አረ ይሄንን ሀያ አንድ ሰላሳ ስድስት ዝም ብለሽ ፒን አድርግልኝ።
አይዋለሁ።
እሺ መሲ አይተሽ በዛው ባየሽው
እሺ ባየሁት አው ተስማምቻለሁ።
አው አው እሺ
እሺ መሲ እሺ እሺ